አደነኩት ኢየሱስን አደነኩት አመለኩት ጌታን አመለኩት አደነኩት ኢየሱስን አደነኩት ስራው ያስገርማል ስራው ስራው ያስደንቃል ስራው ስራው ያስገርማል ስራው ስራው ያስደንቃል ስራው ከሰማሁት በላይ አየሁ አይኖቼ ከሰማሁት በላይ አየሁ አይኖቼ ከሰማሁት በላይ አየሁ አይኖቼ ከሰማሁት በላይ አየሁ አይኖቼ ድንቅ ነው ብያለው ኢየሱስን ልዩ ነው ብያለው ኢየሱስን ድንቅ ነው ብያለው ኢየሱስን ልዩ ነው ብያለው ኢየሱስን የሚመስለው የሌለው እሱ ብቻ ምን የሚመስለው የሌለው ኢየሱስ ብቻ ምን የሚመስለው የሌለው እሱ ብቻ ምን የሚመስለው የሌለው ኢየሱስ ብቻ ምን ከሰማሁት በላይ መጥቼ አየሁ ስራውን በአይኔ አይቼ ተገረምኩ እሱ ኃያል ታላቅ ገናና ነውና ይገባዋል ይልቅ ዛሬም እንደገና እሱ ኃያል ታላቅ ገናና ነውና ይገባዋል ይልቅ ዛሬም እንደገና ይገባዋል ይልቅ ይገባዋል ይልቅ ይገባዋል ይልቅ ይገባዋል ይልቅ ይገባዋል ይልቅ ይገባዋል ይመለክ ይገባዋል ይመለክ ይገባዋል ይመለክ ይገባዋል ይመለክ በእውነት በመንፈስ ሲያመልኩት ይወዳል ኢየሱስ ሲያከብሩት ይወዳል ኢየሱስ መንፈሱንም ያወርዳል ሰላሙንም ያበዛል መንፈሱንም ያወርዳል ሰላሙንም ያበዛል ስለሱ ስሰማ የነበረውን አሁን በአይኔ አየው ታላላቅ ተአምር እንደሱ ያለ ወዳጅ እኔ ስላላየው እያከበርኩት ንጉሴ ለዋለው እንደሱ ያለ ወዳጅ እኔ ስላላየው እያከበርኩት ንጉሴ ለዋለው ይገባዋል ሊከብር ይገባዋል ሊከብር ይገባዋል ሊከብር ይገባዋል ሊከብር ይገባዋል ሊከብር ይገባዋል ሊመለክ ይገባዋል ሊመለክ ይገባዋል ሊመለክ ይገባዋል ሊመለክ በእውነት በመንፈስ ሲያመልኩት ይወዳል ኢየሱስ ሲያከብሩት ይወዳል ኢየሱስ መንፈሱንም ያወርዳል ሰላሙንም ያበዛል መንፈሱንም ያወርዳል ሰላሙንም ያበዛል ገና ከሩቅ ዝናውን ሰምቼ ገና ከሩቅ ስራውን አይቼ አመለኩት ጌታን አመለኩት አደነኩት ኢየሱስን አደነኩት አመለኩት ጌታን አመለኩት አደነኩት ኢየሱስን አደነኩት ስራው ያስገርማል ስራው ስራው ያስደንቃል ስራው ስራው ያስገርማል ስራው ስራው ያስደንቃል ስራው ከሰማሁት በላይ አየሁ አይኖቼ ከሰማሁት በላይ አየሁ አይኖቼ ከሰማሁት በላይ አየሁ አይኖቼ ከሰማሁት በላይ አየሁ አይኖቼ ድንቅ ነው ብያለው ኢየሱስን ልዩ ነው ብያለው ኢየሱስን ድንቅ ነው ብያለው ኢየሱስን ልዩ ነው ብያለው ኢየሱስን የሚበ